ይሄ አቤኔዘር አቤት ወይ እንዴት ነህ?
እግዚአብሔር ይመስገን።
አለን። እኔ የምልህ እም፣ የቦኒን ሽንትና ኦሬንጅ ይዘህላታል እንዴ? ሩዋንዳ ሩዋንዳ።
አዎ ገብቷል። በስህተት ግን እኛ ጋር አይደለም።
እናንተ- እናንተ ጋር አይደለም?
አዎ ሎኬሽኑ እኛ ጋር አይደለም፣ ግን እኛ ጋር በስህተት እኛ ሎኬሽን ነው ተብሎ ገብቷል።
እህ። ስለዚህ ነገ በሪተርን ነው የሚወጣው ማለት ነው።
አዎ አዎ፣ ነገ ነው የሚሰጥም።
በቃ እሺ። እኔ የምልህ እሺ፣ ሽንኩርቱ ኪሎ እ እ?
ስድስት ኪሎ ነው አይደለ? ሽንኩርቱ ሽንኩርቱ አዎ አዎ አዎ ስድስት
አዎ።
ብርቱካኑስ
ብርቱካኗ አስራ አራት
ብርቱካኑ አስራ አራት በቃ ነገ ይወጣላት። እሺ እሺ እሺ፣ እንትን እናደርገዋለን።
እሺ